አማላጅ ሳይ ሰውም ሳይጠራሽ ሳይገባ ሌላ መካን ሳይመራሽ ትግኝሽ ባይኔ ከስንቱ አዳራሽ አማላጅ ሳይ ሰውም ሳይጠራሽ ሳይገባ ሌላ መካን ሳይመራሽ ትግኝሽ ባይኔ ከስንቱ አዳራሽ ውብ እንግዳ ነሽ እህቴ ልጥራሽ ከጎኔ እንገባ በስመቀንቃቸውሽ ባይኔ ጽጌሬዳ ነው ገላሽ አብባል ፈቶ እስቲ ውድ ያርገው ቤቴ መዓዛሽ ገብቶ ባይነጥፍም አልጋ ወንበር ይዘን እናውጋ በይላዋይሽ ከፍቅሬ እንግዳ ነሽ ለዛሬ እኔማ ልልሽ ካልጋ በርጩማው ላይ እናውጋ በይላ ጫውትሽ ከፍቅሬ እንግዳ ነሽ ለዛሬ ነይተቃጣይ ይዘንቀቃጣይ ኢለትዝታይ ዘንቀቃጣይ ይዘንቀቃጣይ ኢልጥራሽ ገላይ አማላጅ ሳይ ሰውም ሳይጠራሽ ሳይገባ ሌላ መርካት ሳይፈራሽ ትግኝሽ ባይኔ ከስንቱ አዳራሽ አማላጅ ሳይ ሰውም ሳይጠራሽ ሳይገባ ሌላ መርካት ሳይመራሽ ትግኝሽ ባይኔ ከስንቱ አዳራሽ የልጅ አረግ ነው ሽትሽ አረገረጋ ባይናይቶ ማጨት ዳው ጭንቅ ያደርጋል ጥሎች ጠፊ ነው በጌት ማንቆጣቆጥሽ የማይረቃ ጤነት መውደድ ንስትሽ መንገድ ይዤ ስራመድ ድንገት ባይንሽ ብታመድ ሳስተውልሽ ባይኖቼ ቀረው ልቤን ሸኘቼ የአይን ፍቅር ሳላልፈው እሱም ልቤ ሲጠመው ማና የለኝ ሆዴ ሳብላላበት ሞደኔ የአይን አበባዬ የአይን ፎይታዬ ነይ ትዝታዬ ነይ ዘንጋታዬ ዘንቀጥቃታዬ ይለትዝታዬ አማላጅ ሳይ ሰውም ሳይጠራ ሳይገባ ሌላ መርካት ሳይመራሽ ትግኝሽ ባይኔ ከስንቱ አዳራሽ አማላጅ ሳይ ሰውም ሳይጠራሽ ሳይገባ ሌላ መርካት ሳይመራሽ ትግኝሽ ባይኔ ከስንቱ አዳራሽ ያትበኝ ፍቅርን ገላሽ እንደ እናት ሆያ ውዳንቺና የወኔ እስከ ሰው ገበያ ፈንጠቅ ያለ ደጎ አይንሽ አበራ ከንፈርሽን ቀሰመ ማሪ ጋግራት አንቺ ምድር ጸሃዳ የአይኔ ፍቅር እንግዳ በይነይ እንገባበን ፍቅርን እንተጋገር እንደኔ ጋር ፍትሻል አይኔም አይቶ ወዶሻል ፍቅርን እንረዳዳ አይኔ ዳነሽ እንግዳ አንቺ ምድር ጸሃዳ የአይኔ